Hello
ጤና ይስጥልኝ።
አብሮ ይስጥልን።
ከዊ ፕላስ solution የሚባል ድርጅት ነው የምደውለው።
እ? እ? እ? እ?
ከዊ ፕላስ ዊ ፕላስ አ
እሺ፣ ምን ነበር?
እ፣ ድርጅቱ አንድ app develop አድርጓልና እዛ ውስጥ የተለያየ አ application ማለት ነው
እ እዛ ውስጥ የተለያየ service ይይዛል እና አንደኛው የእናንተ አይነት ሲሆን እዛ ላይ እናንተ ተመዝግባችሁ በነፃ ነው ምዝገባ promote እንድታረጉ እና እንድትገበያዩበት
እሺ፣ link ኡን link ኡን ትልኪልኛለሽ?
link ኡን አዎ እልክልሃለሁ ቴሌግራም ላይ በቃ link ኡን ልክ ላኪልኝ።
እሺ እዛ ላይ አውርደኸው ተነ- ትመዘገባለህ
like እንደ ጂጂ አይነት ምናምን ነገር ነው።
አዎ እንደዛ አይነት ነው እሺ፣ ችግር የለውም። ዝም በይና ላኪልኝ።
እሺ አመሰግናለሁ